ሄሎ ጤና ይስጥልኝ ተድላ ሙላት።
ጤና ይስጥልን brother።
አቤት ምን ልታዘዝ?
እንደምን አለ እንደው ተ- ተድላን ብለህ በእናትህ እንትን የ marketing እና የ promotion department ኡ ፈልጌ ነበረ። ጋዜጠኛ ላዛር ይባላል።
እሺ ወይም ደግሞ የ- አዎ፣ የ marketing ወይም ደግሞ የዋና ኃላፊውን ጋዜጠኛ ላዛር እባላለሁ። ለስራ ፈልጌው ነው።
እሺ የ marketing manager ዋን ስልክ ቁጥር ስጥ እሺ ስጠኝ እስኪ brother።
ዜሮ ዘጠኝ ዘጠና አምስት
ዘጠና አምስት
ሀምሳ
ሀምሳ ዜሮ ዜሮ
ዜሮ ዜሮ አርባ ስምንት
አርባ ስምንት ማን ብዬ ልደውልላት brother?
አርሴማ አለማየሁ ትባላለች።
አርሴማ አለማየሁ።
አዎ
thank you brother፣ በጣም አመሰግናለሁ።
አሜን። እሺ መልካም እሺ፣ እሺ።